ሄሎ አብሮ ስልን ቴስት ቤት ቴስት ቤቴ ብር መውጣት እንዲሆኝ ነበር። ምድረው ዝም ብሎ ይመልሳል።
እስኪ ቤት ቤት ቁጥርህን ንገረኝ አንዴ።
ቆይ አካውንት ቁጥሩ ዜሮ ዘጠኝ አርባ
አርባ
ሀምሳ ሀምሳ
ሰላሳ ሶስት ሰላሳ ሶስት
ሰላሳ ሰባት ሰርቲ ሰላሳ ሰባት ዜሮ እሺ ሶስት ዜሮ ዜሮ ዜሮ ሶስት
አርባ ውዕል አርባ ሀምሳ ሰላሳ ሰባት ዜሮ ሶስት
ከፈተልኝ ስለሆነ ነው
እ እየከፈተልኝ ስለሆነ ነው። አንዴ እሺ
እስኪ ምን እንደሚልክ አንዴ ቴሌግራም ላይ screenshot አድርገህ ትልከዋለህ። አባ ምክንያቱም የዚህ ሳምንት እንዳለ withdraw ክን ሳየው failed failed ናቸው እንዳለ።
እሺ እንደዛ እሺ እንደዛ አላርግልሽ ወይ እስኪ ይኸውልህ መጨረሻው step ላይ withdraw ለማድረግ ስትል ልክ መጨረሻው step ላይ ስትደርስ fail ወይም error የሚለውን እሱን screenshot አድርገውና እንደዚህ ነው የሚለኝ ብለህ ላክልኝ አይልሃለሁ። እሺ እሺ ቤቴልኝ ብለህ ላክብህ።
እሺ አቴ ከዘ